Hello hello ቤት
ትናንት እዛውን ብረግቼ አልገባም እስካሁን።
እሺ አሁን system ኣቸውን እየሰሩ ስለሆነ የቻፓና የሳንቲም ትንሽ ቆይቶ ይገባል። አልሻባ
ይቆያል።
እ፣ የሁሉንም እየሰሩት ነው። የሁላችሁንም እስኪሰሩ ትንሽ ታገሱና አንድ ላይ ያስገባ- ያስገቡላችኋል።
አንድ ላይ ነው ለቀቁ።
አዎ አዎ
በተራ ተራ ነበረ እኮ ጠዋት እንደዛ ናቸው።
አይ አሁን በ- የሁላችሁንም ነው አንድ ላይ እያስ የቆየም ከአንተ ከአንተ በፊትም የቆየ ሰው ምናምን ስላለ እም፣ System ኣቸው fail ከማድረጉ በፊትም የነበረ withdraw ስላለ አንድ ላይ ነው የሚያስገቡት። እሺ ትንሽ ታገሱና ይገባል። Hello